Hello ሰላም ነው? አሉ እግዚአብሔር ይመስገን።
ከፋይናንስ ቢሮ ነበር የምንደውለው።
እሺ አሎ ዛሬ ልጆች አልመጣም፣ ትእዛዝ የሌላቸው ትናንትና ትናንት አዘው ነበር።
አይ ትናንት አላዘዝንም። ዛሬ ብናዝ ለነገ ይመጣልናል እንዴ?
አዎ ይመጣልዎታል። አሁን ቶሎ complete እንዲል ካደረጉ እህ
ቶሎ complete ካደረጉ ግፉን ይመጣልዎታል።
በ group ነው እንጂ እንዲሁ አይሆን ማለት በእኛ group ይችላሉ።
ማለት ነው።
personal ይቻላል።
አ እሺ አዎ፣ በቃ አዎ።
እንትን እንበልና ልንገርሽ። እሺ እደውልልሻለሁ። እ እሺ ምን ምን እሺ።
ያክል እንደሆነ ምንም እሺ፣ እንደሆነ ይደውል- እሺ እሺ እ፣ እሺ